Hello ቤት ጤና ይስጥልኝ።
አብሮ ይስጥልን። ትናንትና እንትን ከቴሌብር በአሪፍ ወደ አሪፍ ስፖርት አሳ- አሳልፌ ነበር ብር
ከቴሌ ብር ወዴት አሉ ደንበኛችን።
ወደ በአሪፍ ማለት ነው እሺ፣ በአሪፍ ወደ- ወዴት ወደ ሀሪፍ ስፖርት ወደ ሀሪፍ ስፖርት።
አዎ እሺ፣ ምን ያህል ገንዘብ ነበር ደንበኛችን?
ሁለት መቶ ብር
ሁለት መቶ ብር።
አዎ
እሺ፣ ስሞትን ማን ልበል
ስሜ ከ- እንትን አብሾ ጌታቸው አብሾ?
ከበደ አዎ ጌታቸው ከበደ ጌታ አ፣ ጌታቸው ከበደ ነው ወይስ አቡሽ ነው ደንበኛችን?
አብሽ ጌታቸው ከበደ እሺ፣ እሺ። እ፣ አሁን በምነግረው ስልክ ቁጥር screenshot ይልኩልኛል በቴሌግራም account ደንበኛችን።
OK፣ ምን ልላክል እንትኑን አ፣ screenshot ኡን አዎ እሺ እንትን እ፣ ቴሌብሩ ማለት ነው አዎ የማረጋገጫ መልእክቱን OK screenshot አድርገው ይልኩልኛል። እሺ ዜሮ ዘጠኝ
OK ለ- ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት በስልክ ቁጥር ነው ቴሌብር የሚጠቀሙት ደንበኛችን።
አዎ
እሺ እ፣ ሌላ መረዳት ነገር አለ?
እ፣ አይ ይሄን ይሄን ነው ለአሁኑ እሺ እሺ፣ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት የሚሰሙት ድምጽ ማዲ ያስቀምጡ። መልካም ቀን።
እሺ እሺ